ዮናስ ለለማኒ ባባ
እንዴት ናችሁ?
አለን እግዚአብሔር ይመስገን።
Suzuki ያለ የሚል አይቼ ነበርና Suzuki Dzire
ነው Suzuki Every
Suzuki Every አለን። አዎ
OK እንትን ስንት ሞዴል ሁለት ሺህ አስራ ሁለት አለን በ manual አንድ ነጥብ ስድስት
OK አውቶቡስ አውቶ
አውቶማቲክ አውቶማቲክ እም።
እስኪ አንዴ ጠብቁ። አንድ ሚሊዮን ሶስት መቶ ሺህ ብር የሚባል አለ ሁለት ሺህ ስድስት ሞዴል
ሁለት ሺህ ስድስት ሞዴል አንድ ሺህ አንድ ነጥብ ሶስት አንድ ነጥ አንድ ሚሊዮን ሶስት መቶ ሺህ ብር አዎ እሺ እ እንትን ሞዴሉ ሁለት ሁለት ሺህ ሺህ ስድስት ሁለት ሺህ ስድስት okay ስንት ነው የሚባለው አንድ ነጥብ ሶስት okay ከባንክ ጋር እንዴት ነው የምታስተሳስሩት
ባንክ እናያይዛለን አራት መቶ ሺህ ቀሪውን cash
okay ቀሪውን በየወሩ ማለት ነው ቀሪውን ማለት ዘጠኝ መቶ ሺህ cash
አራት መቶ ብር ውስጥ አራት መቶ ሺህ በባንክ
ኦ በመጀመሪያ ቅድሚያ ዘጠኝ መቶ ሺህ ብር ነው የምንሰጠው አ
okay አራት መቶ ሺህ ብሩ በባንክ እ፣ ሰጥተን ሌላውን በባንክ ማድረግ አይቻልም አይቻልም
okay thank you ደውሻለሁ እሺ